ሰላም ነው። እንዴት ነው? በርገር ነበር። ሰላም ነው። ሰላም ነው ወይዬ
ማለበል ናት።
መሰረት ነኝ አልኩ።
እሺ መሲ ከእንትን ከ pizzeria ችሎት መድኃኒዓለም ይዤ ነበር።
እሺ delivery fee እንዲስተካከልልኝ ነው።
ወርደን ነበር ንገረኝ።
አስራ ዘጠኝ ሰላሳ ዘጠኝ አስራ ዘጠኝ
ሰላሳ ዘጠኝ ሰላሳ ዘጠኝ እሺ